ወይ እናት በሚመስለኝ በኦሮሚያ መካከል ምርጫውታ
አሁን ደውዬ ነበርና ቴሌግራም ላይ ጻፍልኝ ብለሽኝ ስልክ ማለቴ ይሄን ቴሌግራም ላይ ስጽፋው ምንም እንትን አላለኝም።
ይቅርታ ማንን ነበር ያወራሹት? ስም አልነገሩሽም ነበር?
ኦኬ ስም አልነገረችኝም።
ምን ነበር ጉዳይሽ?
ከሀር ነበረ ቤስት ነው የምደውለው።
የቤት ቤት ነው ኤጀንት ነሽ?
አዎ እሺ ምን ሆነብሽ ነው?
አሊሚቴድ ይለኛል ቨርቹዋል ስራ ብሎኝ ነው።
እ
unlimited ይለኛል virtual ስራ ብሎኝ ነው።
እሺ የት ሱቅ ነው?
ሞቢ
ሀረር ሞቢል።
አዎ
እሺ check አድርጌ እደውልልሻለሁ።
እሺማ